ጤና ይስጥልኝ ሁሉ ስፖርት ነው ምን ልወደው
አባጠር የተጫወት ነበር ትናንትናና እሺ
ብር ከቴሌ ብር ወስጄ እንትና ዲፖዚት እያደረኩ ነበር እሺ እና ከቴሌ ብር ተቆርጠዋል። ግን ከ- ወደ አባተር አልገባም። ሶስት ከቴሌ ብር የተላከለት ሜሴጅ ልከውልናል
ወደ እንትና ቴሌግራም ላከው ምናምን ብለሽ እሺ
የቴሌግራም page ኣቸው አልነገርሽም።
ዜሮ ዘጠኝ ሰባ ስምንት
ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አሁን ይመለስልኛል።
አይ ይላኩና እኛ ያው ሲስተካከል መልስ እናሳውቆታለን።
እሺ።